ጤና ይስጥልኝ። ስፖርት በኮም ልርዳዎት?
ይሄ ቁጥሩን ቁጥሩን ልንገርሽ። ID የምን ID?
አሁን ደውዬ ነበረ። OK ለሰው ካነሳ ቦነስ ነበር የሚሰጥ
ቦነስ ነበር።
ቦነስ ነበረ እና እሺ
ቁጥሩን ልንገር።
ምንድን ነው እኮ የምን ቦነስ ነው?
ሁሉ ስፖርት ተጫውቼ ሰባ አምስት ብር win ብሎ ካስቀመጠ በኋላ ግን እዛ በ point ወይም በቦነስ አልሰጠኝም።
win ብሎ አስቀምጦ አዎ
ሙሉን win ብሎ
win ብሎ በአረንጓዴ ጽፎ አስቀምጦ ሙሉ ሳይሆን የተቃጠለ እንትን አለ። ቦነስ ሰጥቶኛል። ሰባ አምስት ብር win ብሎ ሰባ አምስት ብር ጽፎ ግን እዛ ላይ balance ላይ አላስቀምጠልኝ።
እሺ ትኬት ቁጥር ይንገር።
ሀያ ሶስት ሰማንያ ስምንት ሰረዝ ሰማንያ ሶስት ዜሮ ዜሮ አራት ኦንላይን ነው።
ስልኮትን ይንገር።
ዘጠኝ አስራ አንድ ዜሮ አራት ሀምሳ አምስት አስራ አምስት
እሺ ይታየለታል። ይጠብቁ።
እሺ